ሄሎ ሄሎ ጤና ይስጥልኝ።
አቤት ሄሎ ሄሎ ሄሎ አይሰማም።
ድምጽ ይቆራረጣል። ማን በል?
እ፣ ከችፕችፕ ነው የደወልኩለት። አሁን እየደወልኩለት እሺ።
ነበር። እሺ አዎ እየደወልኩ ነበር። የኔ ወንድም እሺ እሺ እንትን እ፣ ትናንት ቅዳሜ ልታዝዘን ነበር ድንች እሺ እና የደረሰን ድንች እንኳን ድንች የሚባለው ስም ቢሰጠው ምንን የሚባል ነገር አለ የደረሰን በጣም ይቅርታ መቼ ዕለት ነበር የተረከቡት?
ዛሬ።
እሺ አስቴር በሚል ነው group ኡ።
አዎ አስቴር በሚል ነው እሺ product ኡ ምን አለ የሚል?
እጃችሁ ላይ ፕሮ- አስቀምጫዋለሁ product ኡን።
ሙሉ ኪሎ አለ አይደል?
አዎ ሙሉ ኪሎ አልነካ ነው።
በቃ እሺ። ስለዚህ ነገ ቅያሪ ላስቀምጣችሁና
አ፣ እሱን ሙሉ ኪሎ ይመልሱለት ለ driver ኡ።
እሺ ነገ- ነገ ሲያመጡት እንመልሳለን።
አዎ ሌላ አዎ፣ የተሻለ ይልኩ- አዎ ትልኩልናላችሁ።
አዎ፣ አስራ ሁለት ኪሎ ነው አይደል የተረከባችሁ?
አዎ አስራ ሁለት ኪሎ ነው።
በቃ ችግር የለም ቅያሪ አስልክላችኋለሁ። location የት ነበር የሚመጣላችሁ?
እ፣ ጃፓን ኤምባሲ ዳይመንድ ሆቴል ጋር ዳይመንድ ሆቴል።
አዎ በቃ ችግር የለም ነገ አስልክላችኋለሁ። እሱን ግን ለ driver ኡ ይስጡልኝ።
እሰጣለሁ። ችግር የለም።
እሺ እሺ እሺ መልካም ቀን።
ማለት እሺ ችግር ቻው።
የለም።
እሺ።